አመሰግናለሁ። ጤና ይስጥልን። ቤት ቤት
አቤት ሰላም፣ ጤና ይስጥልኝ።
ሰላም ነው።
ሰላም፣ እግዚአብሔር ይመስገን። ምን ነበር?
billing ተመላሽ እንዳለው ለማወቅ ነበር።
cashier code ንገረኝ።
እሺ አስራ ሁለት እሺ፣ አስራ ስድስት እሺ፣ ሰማንያ አምስት ሰባ አራት
እሺ። ሁለት ጨዋታ ወድቆብሃል። እሺ፣
አ
ሁለት ጨዋታ ወድቆብሃል። ሶስት ሆኗል።
አ- እሺ